ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልን። አቤት።
ስሊንስቶ ነው ምስ የደወሉት ምን ልርዳዎት?
አ፣ አክሲዮን ማህበር ሲቪል ላይ አይቼ okay መግዛት ፈልገው ነው?
እም፣ እሺ እ፣ አሁን ምዝገባ ላይ ነን። ስሞትንና ስልኮትን ይዙና ሐምሌ አንድ ላይ ደውሎትና እ፣ ያለውን ነገር አሳውቆታለሁ። በዛውም አቅራቢያው የሚገኝ ቢሮ ቀርበው እ፣ ሙሉ information አገኝተው እ፣ ግዢ ይፈጽማሉ ማለት ነው።
ያ- ያለሁበት አገር ትንሽ ገጠር ነው። እ፣ አዎ።
ያለሁበት አካባቢ የለም እንትን እ፣ ኦንላይንም እ፣ የ process ኡ እየተካሄደ ስለሆነ ያለውን አ፣ ነገር እናሳውቆታለን።
እሺ።
ስሞትን ማን ልበል።
ሞላ አስማራ ይመር ይባላል።
እሺ አቶ ሞላ ማስታወቂያችንን ከምን ሰምተው ነው?
ቲቪ ላይ ነው ያየሁት የሆነ okay ከተማ ውስጥ ሆኜ።
እሺ የት አካባቢ ኖት? ሄሎ ሄሎ
አቤት አቤት፣ የት ይሰማል።
አካባቢ ኖት? የት አካባቢ ኖት ያሉበት ሀገር?
ወ- ደቡብ ወሎ፣ ደቡብ ወሎ ደላንታ okay ወረዳ።
እሺ ሐምሌ አንድ ላይ ደውሎታለን።
እሺ።
እሺ እናመሰግናለን።